ጤና ይስጥልኝ ቤት ነሽ?
እንትን account ኤ ለማስተካከል ፈልጌ ስም ምናምን ነገር ኦኬ ስም ኢሜል ነው edit ለማድረግ ነው?
አዎ ለማድረግ ይቅርታ ለጊዜው እሱ እንትን edit እያደረገ አይደለም። የሞላኸው በቂ ነው። ስልክና password ን ካስገባህ በቂ ነው።
በቂ ነው።
አዎ በቂ ነው።
እሺ እሺ እነሱ ሲስተካከል እናሳውቃቸዋለን። edit ማድረግ ከፈለጋችሁ እሺ እሺ። መልካም ቀን።
withdraw withdrawal ግን ይሰራል አይደል?
አዎ ይሰራል። አድርገህ ነው እ አድርገህ ነው
አይ አላደረኩም። ለማ ባለፈው አድርጌ ነበር ገብቷል። በርግጥ አይቆይም ብዬ አይቆይም አይደል?
ከቆየብህ ደውልልን።
እሺ እሺ ደውለህ confirm አስደርገን። እሺ እሺ እሺ